ሄሎ እንዴት ነህ ጌሉ?
ሄሎ
account ኡ አልመጣም። እኛ ብር
ምን አልከኝ?
ሄሎ ሄሎ
ሁለት ሺህ ወይዝሮ ያደረገው አልመጣኝም እ፣ እስካሁን
እሺ አንዴ አንዴ ጠብቀኝ። እሺ okay ወደ ንግድ ባንክ እ፣ የላክ ወደ ሲቢ ብር ወደ የላከው ነው?
ወደ okay፣ ቴሌ ቴሌ- ብር ማለት application ኡን check አድርገው ነው?
አዎ በ application check አረክ?
አዎ check አድርጋለሁ።
በቃ ሪፖርት ይደረግልሃል። እሺ
እሺ
እሺ በቃ መልስ ሲሰጡን አሳውቃለሁ። እሺ
እሺ እሺ እሺ